hello ጤና ይስጥልን ቤስት ቤት
አ ትናንትና ስድስት ሺ አምስት መቶ አሳልፌ ወደ deposit አልገባም። አሁንም ደግሞ ዛሬ ሶስት ሺ ብር አሳልፌ አልገባም።
deposit ነው አይደለ?
አዎ እሺ deposit text ኡን ቴሌግራም ላይ ላኩልን እስቲ።
ልኬያለሁ የስድስት ሺ አምስት መቶ ደግሞ ያ- የአሁኑ ሶስት ሺ እኮ ነው።
እሺ እ፣ የአሁኑ አሁን የሞከሩት ሶስት ሺውን አዎ አንድ ሰዓት ይሆናል። አዎ።
እሺ እስቲ ቆይ ልየው አንዴ እሺ ከዛ በደወልበት ወደዚህ ቁጥር ደግሞ ማለት ከዛ- ከዛ ከሶስት ሺ ወደዚህ ደግሞ አንድ ሺ አስገብቼ ገባ አንድ ሺ ማለት OK በደወሉበት ቁጥር ነው አይደለ?
አዎ
አዎ አንድ ሺህ ገብቶልታል። ሶስት ሺህ እና እ፣
ስድስት ሺ አምስት መቶ ያልገባሉት እንደዛ ነው።
አዎ ትናንትና ስድስት ሺ አምስት መቶ እኮ ነው።
እሺ ለቻፓ እናሳውቅሎታለን፣ ይስተካከላል። እሺ ትንሽ ጠብቁ።
ይሄ ይሄ- ይሄ ሶስት ሺ ውስጥ አንድ ላይ ሶስት ሺውም ስድስት ሺህ አምስት መቶውም አንድ ላይ ማለት አይተሃል ግን አንተ አሁን አዎ አይቼዋለሁ። ሁለቱም processing ላይ ነው
process ላይ ነው።
process ላይ ነው። አዎ፣ ይገባል። አየር ላይ ነው ያለው። እናሳውቃቸውና ያስተካክሉታል። እሺ
እሺ አሁን አስተዋወቀ
እሺ ልጫወት እኮ ነው።
እሺ እሺ እሺ